ባቴ ባቴ ከተማው ከሚበላ በቀር የሚጣል የለው። ማያት ጎድጓዳ ነው አይታይም ጭሱ በረጅም አውቶቡስ እዛው ካልደረሱ ኧረ ባቴ ባቴ ባቴ ከተማው እምቢ ብላ ነበር እየኮበለለች እምቢ ብላ ነበር እየኮበለለች ከደሴ ሳትወጣ ኮምቦልቻ ተያዘች ኮምቦልቻ ተያዘች